hello
ጤና ይስጥልኝ አብሬል
ሰላሳ ብር እ ከኢትዮ መቶ ሰላሳ
እሺ መልእክት አልገባልዎትም?
መልእክት ምንም የት
check ማድረግ ይችላሉ። ከኢትዮ መቶ ሰላሳ የተላከ መልእክት ተልኮልዎት እ ከኢትዮ መቶ ሰላሳ የተላከ መልእክት አለ። check ማድረግ ይችላሉ።
አ- አሁን አሁን ሊዮ አዎ ይሁትና መልሼ እደውልልዎታለሁ።
ከመቶ ሰላሳ
ይጠቀማሉ አይደል? መቶ ሰላሳ አለ አለ። አዎ አዎ
ኦ ቼክ ይደርጉት። እሺ ሀያ ሺህ ብር አሸንፈዋል ይለኛል በመቶ ሰላሳ አዎ አሸንፏል። ሺህ ብር እላቢ